ሄሎ ሄሎ ጤና ይስጥልኝ።
ወይ ዚያድ ነህ?
አዎ ጋር ነኝ ዲቦራ ነኝ። ከቤት ቤት ነው የምደውልልህ።
እ ምንድን ነው ምን ሆኖበት ነው?
አይ እየተጠቀመ እያለ ስልኩ አጋጣሚ ጠፍቶበታልና forget ብሎ አሁን እንትን ቢለው ስልኩ አይገባለትም እንትን ማለት ነው።
message አልገባለትም።
አዎ አይ ስልኩ የለም እጁ ላይ እና ዛሬ ደግሞ ታይ በአምስት መቶ ምናምን ቀምሮበት ነበር እኔ ጋር መጥቶ በ voucher ይወስዳል እና እህ
ከዛ መፍትሄ ስጠኝ ብሎኝ እንትን ሲል ላናግራችሁ ብዬ ነው።
እንትን በይበልና ስልኩን የሆነ ስልክ ላይ ያስገባውና okay። ሲም እኮ ካርዱ እሱ- የለውም። ሲም ካርዱ ሲም የለውም።
ካርዱ እኮ ነው። አዎ ለዛ እኮ ነው።
ም፣ ሲም ካርዱ ከሌለ ያው ዚያድ ምንም ማድረግ አይቻልም። አ ሲም ካርዱን ያውጣውና ከቴሌ ከዛ በኋላ በ- እ።
ምክንያቱም በከፈተበት ስልክ ብቻ ነው password የሚላከው ወደ ሌላ አዎ አይላክም።
እኮ ያን እኮ ያን ስለሆነ ነው እና ም፣ አሁን አዎ።
ያን ነገር ስለሚያውቅ ነው አንተም agent ነህ ብሎ ስላሰበ ነው እንትን አዎ ያለው።
ልክ ነህ። ግን እንደዛም ማለት በከፈተበት ስልክ እንጂ ሌላ ቦታ ላይ መላክ ስለማይቻል ሲም ካርዱን ያውጣውና እንደዛ ነው ብቻ አይ፣ መጠቀም የሚችለው።
እሺ ያወጣው እንትን አለ በ voucher ምናምን አውጥቶ ኮዱን ምናምን ማወቅ የሚፈልግ ከሆነ ግን assist ማድረግ እንችላለን።
ወይም እስቲ ወይም በአምስት መቶ ብር የቆረጠውን እንትን በይለትኝ እና እስቲ በሱም እንትን ልበለው ስልኩን ንገረኝ። እሺ ስልክ ቁጥሩ እ፣ ዘጠኝ እሺ እ፣ ሰ- ዜሮ ዜሮ እሺ ሀያ አራት እህ ዜሮ ዜሮ ዜሮ ዜሮ ሰላሳ ሰላሳ መቼ ነበር የቆረጠው?
ዛሬ ነው የዛሬ ትኬት ነው።
ዛሬ ነው ዛሬ የቆረጠው?
ጠዋት እሺ ትንሽ ጠብቀኝ፣ መስመር ላይ ነው። ችግር እሺ አድርገዋል።
እሺ
እሺ የዛሬ ጨዋታዎች ምናምን ነው የቆረጠው።
አዎ አዎ ስለ ገና ናቸው ውጤቶቹ። እንደዚህ እንትን ይበልና ለዚህ የዚህኛውን እንትን ሲያልቅ ጨዋታው ኮድ- ሲያልቅ ወይ ምኑን ኮዱን ልንገርህ?
ላኪልኝና ኮድ ኮዱን ንገሪኝና ወይም ስክሪንሾት አድርገሽ ላኪልኝና ይከታተለውና እሺ ከዛ በኋላ እንትን አሽር እንለዋለን።
ኮዱ ልላክልህ ወይስ ትኬት አይዲ አዎ ልላክልህ?
ቴሌግራም ልቀልክ
አይ በቃ ከሁለት አንዱን በቃ ካሸር ኮዱን ከ ሌላውን ስለምናገኘው ችግር የለም እኮ።
በቃ እሺ ከአሽር ኮዱን እልክልሃለሁ። እሺ ቴሌግራም ላይ እሺ ሲያድ መልካም ቀን።
እሺ